hello ወደ ጤና ይስጥልኝ ሆሚ ከቺፕቺፕ ነው የምደውልዎት።
እሺ እሺ የሽንኩርት group create አድርገው ነበረ ግን አሁን እ፣ ሁለት ሰው ይጎለዋል fail ሊያደርግቦት ነው እ፣ ወደ ሶስት ሰዓት የሚሆን ኦ።
ሶስት ሰዓት ሶስት ሰዓት የሚሆን ቀርተዋል እ፣ ቲጂ እና መሲ ገብተውሎታል አዎ።
ሌላ ሁለት ሰው ይቀርቦታል
እ፣ መጀመሪያ ሶስት ሰው መስሎኝ ነበር create አደራረጌ እ፣ እስኪ እሺ፣ አንድ ሁለት ሰው ልፈልግና ሁለት ሰው join ይበልሎት እሺ እሺ እሺ እሺ ሰላም